ሄሎ ሄሎ ሰላም ጤና ይስጥልን ሌዊ አብሮ ይስጥልኝ። ሙባረክ እባላለሁ።
እሺ ምን ልጠይቅ?
አ የቅድሙን የካርድ እንትኑን ሲያሞላ ይበላል የምለውን ኮዱን ነግረሽ ነበርክ ግን ተሳስቻለሁ።
ኮከብ ዘጠኝ ሰማንያ አምስት መሰላል
ኮከብ ሰማንያ አምስት ኮከብ ዘጠኝ ሰማንያ አምስት መሰላል እሺ።
ብሎ ሲደውሉ ስድስት ቁጥር ላይ ያለ ለማቋረጥ የሚል ኮከብ ዘጠኝ ኮከብ ዘጠኝ ሰማንያ አምስት አዎ
እሺ በቃ እሺ